ቀን ቀን የሚለው ቦታ ዲዛይን እባክዎትን ምን አይነት የጉዞ መረጃ ልስጥዎት?
ታላቁ ሩጫ ይሄድ ነበረ።
ምን አለ?
ታላቁ ሩጫ ይሄድ ነበረ። ይህ እዚያው ይሄድ ሄሎ ደንበኛችን ምን አሉኝ? ደንበኛችን
ሩጫ ነገር ለመጠየቅ የፈልገ ነበርኩ።
ታላቁ ሩጫ አዎ
እ፣ ደንበኛችን እኛ እንደዚህ አይነት information አንሰጥም። እኛ የምንሰጠው information እ፣ ስለ ጉዞ መረጃዎች፣ ስለ